እንትኑን ስቡት ነው እባክህ። ሌላም
ሄሎ
ሄሎ፣ አቤት።
መልሼ ደወልኩኝ።
እሺ
ከ product ዎት አልወጣም ነገ ነው የሚደርሰው ብሎኛል። warehouse ደውዬ ነበር። አሁን ለምን?
በ location ምክንያት ነው ልደታ ስለተሞላ አልወጣም። ለዛ ነው ብሎኛል።
ውይ በጣም ነው የምታሳዝኑት። ግን
በጣም ይቅርታ። ነገ መረከብ ይችላሉ?
እኔ እንዴት አድርጌ ነው የምረከበው? በእናትህ እኔ አይመቸኝም አለው ጀርመን እዛ አሁን ሎኬሽኑ ራሱ እኮ ነገም እኮ አይመቸኝም። እኔ ነገ ስራ ገቢ ነኝ።
ኦኬ፣ ወይ ቦታ ቀይሮ መቀበል ይችላሉ። ከምናልባት ከቻሉ ውይ በእናትህ ሌላ እኔ በጣም የሚቀበል ነው ሳይኖር እውነት በጣም እያስጠላ ነው። ግን ችብችብ እውነት ኧረ በስመ አብ።
ሎኬሽን ስተት ስለሆነ እኮ ነው። ለዛ ነው ልደታ ነው አይ የሚለው።
እኔ አሀ እና ታዲያ ጠዋት ስል ደውሎልኝ እኮ ለሌላ ሰው ጫኑላት ብዬ ወጥቻለሁ ያለኝ እኮ ጠዋት ነው ገና አራት ሰዓት ላይ እሱ አዎ እሱ driver እኮ ነው እሱ አይወስንም። ለዛ እኮ ነው
እና መወሰን አለመወሰን ሳይሆን ጫኑለት ካለ እኮ የሚጭነው ሰውዬ ጭኖልኝ እኮ እኔ ጋር መደወል ይችላል እኮ አይደል? እንደ ስልክ መለዋወጥ እኮ ነው ሌላ ችግር የለውም እኮ
ልክ ነው። ታ
እንዴ ምን ማለት ነው እንደዚህ? refund refund አድርግልኝ በቃ ቶ refund አድርግልኝ ገንዘቤን
እሺ አደርግልዎታለሁ። እሺ አሁኑኑ refund አድርግልኝ። እ ኦ ችግር የለም።
እሺ ቻው። እሺ።
እሺ